ባልፍንዶሬ ስለ እናት ምትሬ እሷ ናት ክብሬ እረኔስ አገሬ
ስንቴ ሞቱልሽ ለክብሬ ዘብ አጥረው አልፎ ሲደፉሽ ባህርሽን ተሻግረው የጀግኖች አገር የአዳም እግር አሻራ ፈለገ ጊዮን ያንቺ ስም ሲጠራ በሰማይ ላይ ባንዲራሽን አይቶ ስሜ ሲጠራ ማዘም ይላል ሰምቶ እንኳን ሰማይ ላይ ባንዲራሽን አይቶ ኢትዮጵያ ሲባል ማን ዝም ይላል ሰምቶ በቀስተ ዳመና የሰማይ መቀነቱ ባንዲራሽን ታጥቆ አርማሽ የታተመን እንኳን ባለመዳፍ ባሪያም ታውቆ የተራሮች አናት ስሜ ቆሙልሽ የአክሱም አራስ ኢትዮጵያ የፍጥረት በር ነሽ የክብ ዓለም ምዕራፍ ዞሮ መጀመሪያ በሰማዩ ላይ ቢታይ ቀለም የእሷ ነው እንጂ ሌላ አይደለም። የመጪው ዘመን ፊት ናት መሪ ዛሬ አለም ቢላት ኋላ ቀሪ ተውኝ ውጣልኝ ልጥራ ደጋግሜ ኢትዮጵያ ማለት ለእኔ አይደል ሆይ ስሜ ቢጎል እንጀራው ከመሶቡ ላይ እናት በሌላ ይቀየራል ወይ ይዣላ ነሳም እጄን ከቀሚሷ እናት እኮ ናት ተስፋን ቆርጥበሷ የእሷን ውለታ ከፍሎ ሳይጨርሰው ኢትዮጵያ ሲባል አእምሮ አይልም ወይ ሰው ኢትዮጵያ ኢትዮጵያ ሀገሬ ሀገሬ ኢትዮጵያ ኢትዮጵያ ሀገሬ ሀገሬ ባንቺ አይደል ወይ ክብሬ ስንቴ ሞቱልሽ ለክብሬ ዘብ አጥረው አልፎ ሲደፉሽ ባህርሽን ተሻግረው የጀግኖች አገር የአዳም እግር አሻራ ፈለገ ጊዮን ያንቺ ስም ሲጠራ በሰማይ ላይ ባንዲራሽን አይቶ ስሜ ሲጠራ ማን ዝም ይላል ሰምቶ እንኳን ሰማይ ላይ ባንዲራሽን አይቶ ኢትዮጵያ ሲባል ማን ዝም ይላል ሰምቶ የሰለሞን እዝነሽ የቅዱሳን እንባ ያበቀለሽ ቅጠል ዛሬ አዲስ አይደለም በለቆ ሰው ሳት የነካኝ ሲቃጠል ሳይወሰን ዝናሽ በቅርሶችሽ ድርሳን በአድባራት ታሪኩ ነቢይ አይተው ከሩቅ እያሉልሽ በመጻፍ ኢትዮጵያን አትንኩ በሰማዩ ላይ ቢታይ ቀለም የእሷ ነው እንጂ ሌላ አይደለም። የመጪው ዘመን ፊት ናት መሪ ዛሬ አለም ቢላት ኋላ ቀሪ ተውኝ ውጣልኝ ልጥራ ደጋግሜ ኢትዮጵያ ማለት ለእኔ አይደል ሆይ ስሜ ቢጎል እንጀራው ከመሶቡ ላይ በሰሜን በደቡብ በምስራቅ በምዕራብ ላይ ሙሉ ይሁን ያንቺ ሲሳይ በሰሜን በደቡብ በምስራቅ በምዕራብ ላይ ሙሉ ይሁን ያንቺ ሲሳይ ይራቅ ይራቅ ችግር ከመቅረሽ